ሄሎ ጤና ይስጥልን ዶን ኪቲዮ።
ጤና ይስጥልኝ ሰላም ነው።
እግዚአብሔር ይመስገን። ዶን ኪቲዮ ነው።
እ፣ ወጌሻ ለመመዝገብ ነበር።
እሺ ይቻላል። ስሞትን ማን ልበል።
አ፣ አ፣ እንትን መስፈርቶቹን ንገረኛ መጀመሪያ።
እሺ ስሞትን አይነግሩኝም።
በእኔ አይደለም ለሰው ነው።
እሺ፣ ችግር የለም። የሰውየውን ስም
ሌላ እሺ። በአካል በኦንላይን ለመማር የፈለጉት
አሀ፣ እንደዛ እንትን ምንድን ነው ልዩነቱ ምንድን ነው? ግን በአካል በአካል ይሻላል። አይ በአካል በአካል ሰፈሮት የት አካባቢ ነው?
እ፣ እሷ የእሷን ነው የምነግርሽ መቼም
የተማሪዋን አዲሱ ገበያ
ማስታወቂያውን ምን ላይ ነበር ያዩት?
እ፣ እንትን ላይ ቲክቶክ
ቲክቶክ። እሺ ኦንላይን ነው በአካል በአካል
እሺ። ኮርሱ የሶስት ወር ኮርስ ነው።
እ፣
በሳምንት ሶስት ቀን ሀያት በሚገኘው ተስፎ ሲኒማ አዳራሽ ነው cla- እ፣ class ኡን የምንሰጠው።
የት
ሀያት ተስፎ ሲኒማ ተስፋ ሲኒ- ሲኒማ አዎ፣ በሳምንት በሳም ሶስት ቀን ከአስራ አዎ፣ ከ- በሳምንት ሶስት ቀን ከአስራ አንድ ሰዓት ተኩል እስከ አንድ ሰዓት ተኩል ማታ
አዎ፣ ከስራ ሰዓት እሺ መውጫ እና ከ class መውጫ ላይ እሺ
ክፍያውም ሰባት መቶ ሀምሳ ብር ነው በ credit hour እ፣
የምንሰጠውም cre- እ፣ credit hour አጠቃላይ ሀያ ነው።
ሀያ
አዎ፣ ሰባት መቶ ሀምሳው የአጠቃላይ ሶስት ወር ነው።
የአንድ credit hour ዋጋ
እ፣ አጠቃላይ ስንት ነው ያልሽኝ?
የምንሰጠው credit ሀያ አስራ አምስት ሺህ ማለት ነው።
አስራ አምስት ሺህ አጠቃላይ የሶስት ወሩ።
አዎ፣ እሺ መቼ አመሰግናለሁ።
ሊመዘገቡ አሰቡ?
እስኪ ልንገራትና እደውላለሁ።
እስከ የካቲት ሀያ አምስት ለሚመዘገቡ ተማሪዎች discount አለው።
እሺ አስር ሺህ የነበረው አስራ አምስት ሺህ የነበረው ወደ አስር ሺህ ይሆናል።
አሁን ላይ ስትመዘገብ
አሁን የምትመዘገበው ነው።
እስከ መቼ ድረስ ነው የ discount ኡ?
እስከ የካቲት ሀያ አምስት እሺ አመሰግናለሁ።
እሺ። ስሟን ማን አሉኝ? ግን ሄለን ሄለን ማ አለማየሁ።
እሺ እሺ